Hello ጤና ይስጥልኝ Best Bet ራሄል ነኝ ባኮ ምን ልርዳ
እሺ ከ agent ኦች ነበረ ከአሰበ ተፈሪ
ምን አልከኝ?
በሪው ነኝ ከአሰበ ተፈሪ እሺ
ትኬት እኛ ጋር ብቻ ነው ወይስ ሁሉም ቦታ ነው እያወጣልን አለ
ሊወጣልን አይደለ?
አዎ እሺ አንዴ እስቲ ቆይ ዘሪሁን hello ፎቶን ትልክልኛለች ቴሌግራም ላይ
እ?
ፎቶን ቴሌግራም ላይ ላክልኝ አንዴ ልየው ችግሩ ምን ላይ እንደሆነ እሺ እሺ